confirm ልጠይቆኝ ነው።
እሺ ሙሉ ስሞትን ይንገሩኝና አስተካክዬ እንዳስገባለሁት መረጃውን አንዴ ልውሰድ። ሙሉ ስሞትን ይንገሩኝ።
አብርሃም ምትኩ ደጉ።
አብርሃም ምትኩ። አብርሃም የሚጠቀሙት ስልክ ይህንን ነው?
አዎ።
39 61 86 81 እድሜዎት ስንት ነው?
ሰላሳ ሁለት ሰላሳ ሁለት የመኖሪያ አድራሻዎት የት አካባቢ ነው?
መተማ።
መተማ።
አዎ። ገንደ ውሃ መተማ።
እሺ አብርሃም አሁን የኛ application እየሰራ ያለው አዲስ አበባ ላይ ብቻ ነው።
ነው እንዴ?
አዎ ስራና ሰራተኛ የሚያገናኝ መተግበሪያ ነው። እየሰራን ያለ ነው አዲስ አበባ ላይ ብቻ ስለሆነ ነው።
መልካም እሺ መልካም ቀን ይሁንልዎት።
ነው።